ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወደው።
ጤና ይስጥልኝ ትናንትና ብር አስገብቼ ነበርና አልገባም ከቴሌ ብር ወደ ወለድ
ብር አስገብተው አልገባሎትም?
አዎ በምን ነበር ያስገቡት?
አሪፍ ፔይ በአሪፍ ፔይ አድርገው እሺ ከቴሌ ብር የተላከሎትን message በቴሌግራም ይላኩልን።
እሺ ከዚህ በፊትም በሳንቲም ፔይ አስገብተን ነበር የለም በቃ ሞተ ብር አስገብቼ ነበር እሱም አልገባልኝም።
እሱንም ይላኩ ኮድ ግን የለም።
ያልገባት
አዎ ኮድ የለኝማ ኮድ የለኝም የትናንትና አለ
እኮ ቴሌ ብር ደውሎ እኮ ማስላክ ይችላሉ። ብለው ሲልክሎት ይላኩልንኛል text ኡን ማስተላለፍ ስለሆነ
እሺ እሺ